ఏదో థ్యాంక్ యూ ሄሎ ሄሎ ሰላም እንዴት ዋሉ?
እግዚአብሔር ይመስገን።
አሜን እግዚአብሔር ይመስገን። ድምፅሽ ግን ራቅ ብሎኛል እናቴ ከይቅርታ ጋር
እሺ ያው
እሺ ምን ልርዳዎት? ምን ልታዘዝ?
ለመመዝገብ ነበር።
እሺ ስማ ልበል። hello ደስታ
ማን አልሽኝ? ይቅርታ
ደስታ
ደስታ አዎ
ደስታ የአባት ስም
እሸቴ
ስልክ ላይ ዜሮ ዘጠኝ
ዘጠኝ አስራ ሁለት አስራ ሁለት ሰማንያ
ሰማንያ
አምሳ አራት ሀምሳ አራት
ሰባ አራት
እሺ ማስታወቂያው ምን ላይ ነው ያየሽው? ደስታ
እ
ማስታወቂያው ምን ላይ ነው ያየሽው?
የራሱ
ማስታወቂያው ምን ላይ ነው ያዩት?
የራሱ የእሸቱ ፕሮግራም ላይ
እሺ በኦንላይን ነው በአካል ነው መማር የምትፈልጊው?
በኦንላይን
እሺ አድራሻ የት ነው?
ኮልፌ ኮልፌ
እሺ ኮርሱ የሶስት ወር ኮርስ ነው። በሳምንት ለሁለት ቀናቶች ኮሜዲያን እሸቱ የሚያስተምረውን ቪዲዮ link እኛ እንልካለን።
እ እርስዎ ማየት ከጀመሩበት ሰዓት ጀምሮ link ኡ ለ24 ሰዓት ያገለግላል። ከ24 ሰዓት በኋላ link ኡ ይጠፋል። በሳምንት አንድ ቀን የሚኖራችሁ ጥያቄ ከኮሜዲያን እሸቱ ጋር Google meeting ይዘጋጃል። ጥያቄያችሁን በዛ ማቅረብ ትችላላችሁ ማለት ነው።
እሺ እሺ የአከፋፈል ሁኔታ እስከ መጋቢት ሁለት ድረስ አስር ሺህ ብር ነው የሚከፍሉት።
እሺ
ልመዝግብሽ።
እሺ
እሺ መዝግቢያለሁ። text ልክልሻለሁ። በዛ ብሩ ማስገባት ትችላለሽ።
እሺ
ስደውል። አመሰግናለሁ። መልካም ቀን።
እኔም ማለት